ሄሎ ሰላም ጤና ይስጥልን አቢጌል አቤት ከዊፕላስ ነበር ምደውልልሽ የእኛን application አውርደሽ ነበር አዎ አዎ ለአሽከርካሪነት ነው ወይስ ለተጠቃሚነት ለተጠቃሚነት እሺ አሁን አንቺ ያወረድሽው አሽከርካሪዎች የሚመዘገቡበትን ዊፕላስ solution provider የሚለውን ነው ኦ እሺ ተጠቃሚ ደግሞ ከሆንሽ ዊፕላስ solution user የምትል አለች user ኦ እሺ እሺ እሷን በማውረድ አሸናፊ የሚያደርግሽን referral code እዛ ላይ ማግኘት ትችያለሽ እሺ አመሰግናለሁ እሺ አመሰግናለሁ መልካም ቀን ይሁንልሽ እሺ